ሞዴል በቲክቶክ በጣም ታውቃለች፣ ትሰራለች። ታውቂያታለሽ ነው ቲክቶክ ወረ አዎ ለረቦት ሙሽራዋን እኔ በጣም ነው የምወዳት። ስለምወዳት ይሆን እንግዲህ።
hello
hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውልሎት።
እሺ እ፣ ቺፕ ቺፕን ይጠቀማሉ?
አይ በፊት አይጠቀሙም?
ተጠቅሜ ነበር። አዎ።
አዎ
እሺ አዛለሁ። ቆይ ትንሽ ቆይቼ አዛለሁ። እሺ እሺ። እንዲስተካከል የሚፈልጉት ነገር አለዎት እንዴ ሲ- ሲጠቀሙ አይ።
የነበረው?
አይ የለም ምንም ነገር የለም።
እሺ፣ እናመሰግናለን። እሺ።
እሺ እሺ